ኤልባቤት ሰላምታ የሚስጥልኝ ቴሌቪ
አብሮ ስትልን እንዴት እንዴት አድርጎ ነው ቴሌ ብር መጫወት?
ኮከብ ዘጠኝ ሰማንያ አምስት ይሰላል ብለው ደውለው አንድ ቁጥር ላይ መመዝገብ፣ ሶስት ቁጥር ላይ ለመጫወት የሚላለ፣ ሰባት ቁጥር ላይ ቋንቋ መምረጥ አማርኛና እንግሊዝኛ አለ።
እሺ፣ ሶስት ቁጥር ጌም የሚል ለመጫወት አለብህ።
አ ሶስት ቁጥር ላይ ለመጫወት የሚላለ።
ጥያቄ ይመጣል ግን
ምን አሉ?
ጥያቄ ይመጣል።
አ እድሉን ይሞክሩና ጥያቄና መልስ የሚል ይመጣል። መርጠው እሺ
እሺ፣ መልካም